ይኸው ጤና ይስጥልኝ መሰረት ነኝ።
እሺ መሰረት ሰባ አራት ሀያ አንድ
ሰባ አራት ሀያ አንድ ምን ሆነብህ?
እናንተ ናቸው አሳይን ያደረጋችሁኝ ተልኮልኝ ነው። እ፣ ፒኑን አስተካክሉ።
ፒኑን ለክቼ ፒን ያደርግልሃለሁ አዎ ያለበለዚያ ኦርደር ይዣለሁ
እኮ። ይኸውልህ ስምህ ማን ነው?
አለበል አለበል። ይኸውልህ እኔ ቼክ የማደርገው ፒኑን ብቻ ነው፣ ለክቼ ነው እሱንም። እሺ ተደውሎ አሳይን ስለታለ ሌላ ላይ ያለው አይመስለኝም። ተደውሎ አሳይን ከተደረግክ ደግሞ ተደውሎ አሳይን ላደረገ ሰው ነው። እሺ አልሰራም እሰራለሁ የምትነግረው በዲስፓቸው በዲስ በእንትን በትሚዴሬ ስለሆነ ነው እንጂ በአቆማ እኮ እኔ ምን ማረግልህ ኪሎ ለክቼ ነው በኪሎ ሜትር ልክ እስከ ዛሬ እንደነበረው።
እሺ ማለት ሌላ ልዩነት የለውም። እሺ እሺ እሺ